ሄሎ
Hello እንዴት ናችሁ? ቺፕ ቺፕ አዎ፣ ቺፕ ቺፕ ነው የሚባለው።
የሆነ ቲማቲም አዘን ነበረ።
እሺ የዛሬ ሳምንት አካባቢ ነበር ያዘዝን። እሁድ ሲመጡ ስራ ላይ ነበር ቤት ነበርን እና አዎ።
እኛ ደግሞ ለመስ- በመስሪያ ቤት ነበር ያዘዝን።
እህም።
እሁድን ቀይሩልን ብዬ ነበረ፣ እስካሁን አልደረሰንም። እስቲ check ታደርጊልኝ?
ከዛ በኋላ አላሳወቁንም።
አሳውቄ ነበረ እም።
አሳውቄ ስልኬ ዘጋብኝ። ከዛ ምንም አላስ check ታደርጊልኝ?
አምስት ኪሎ ማለት አዲስ እ?
ወር አምስት ኪሎ ነው የ group ኡ አጠቃላይ።
አይ ሁለት ኪሎ check ለማድረግ ነበር አንዳንድ ኪሎ እኮ ያዘዝ በዚህ ስልክ ነው አይደለ?
በዚህ ስልክ አዎ አዎ እኮ አዲስ ወርቅ አንድ ኪሎ፣ አዎ መኖር መልካም ኑር መልካም አንድ ኪሎ እና ሰለሞን ሶስት ኪሎ አጠቃላይ አምስት ኪሎ
ሰለሞን የሚባል አዟል አዎ ሶስት ኪሎ
እ የሰለሞንን አላውቅም አያውቁትም ሰለሞንን ሰለሞንን አላውቅም መ- ሰለሞን ተብሎ ተ- የተመዘገበ ሰው አለ እንዴ ወይ ወደ እኛ group ተቀላቅሎ ነው እንጂ እኛ group የምናውቀው ሁለታችን ብቻ ነው
እሺ ስለዚህ ይሄንን አሁን ነገ ልላክሎት ነገ ቅዳሜ ነው። ነገ ነገ ይመቸናል። ነገ ከሰዓት
የት ነበር location ኑ?
location ኑ ያሬድ ሙዚቃ ስድስት ኪሎ ስድስት ኪሎ እም በቃ እሺ ነገ እንልካለን።
ነገ ከሰዓት
ያው exact ሰዓቱን ማወቅ አልችልም፣ ግን ይመጣሉ ከሰዓት ከሰዓት እሺ፣ ጠዋት አንገባ ከሰዓት ቢሮ መንገድ በዛ ነው። እሺ እሺ ስለዚህ የእርስዎን ሁለት ኪሎ ብቻ ነው የምልክሎት ብለህ የመኖር መልካም እና የአዲስ ወርቅ የኔ አዎ፣ ሰለሞን ይባል አናውቅም አናውቅም። አዎ
እሺ እሺ እሺ፣ thank you እሺ እናመሰግናለን መልካም እሺ እሺ